ሄሎ ጤና ይስጥልኝ።
እኔ ስትልኝ እኔም ቤት የስምንት ሰዓቱን ለማየት ነበረ።
እሺ ይቻላል። ስሞትን
ምን አልሽ?
እሺ ስሞትን ይንገሩኝ።
እሺ ኢየሩሳሌም መንግስቱና ብሩክ ብሩክ መሰረት።
እሺ የእርሱን ስም ለያዝና የሁለት ሰው አለሁኝ።
እሺ አዎ።
እሺ ስልክ ስልክ ቁጥር ይንገሩኝ 09 አስራ ሁለት
12
ሰባ ስድስት 7 12 76 ሰላሳ አንድ ሰባ
31 70 ለሁለት ሰው ነው።
አዎ
እሺ እ ትኬቱን እዛው በቦታው ያገኛሉ። በር ላይ ከቻሉ ቀደም ብለው ይድረሱ።
እሺ ቴንኪው እሺ እሺ እናመሰግናለን። መልካም